Hello ጤና ይስጥልኝ ቅድስት ነኝ አቤት እሺ ቅድስት ሀምሳ ሶስት አርባ ስምንት ስንት ስንት ሀምሳ ሶስት አርባ ስምንት ሀምሳ ሶስት አርባ ስምንት ከኦሊምፒያ ቻኖሊ ገብቶብኝ ነው እናሽ ምን አልክ ምን አልከኝ ከቻኖሊ ኦሊምፒያ ገብቶብኝ ነው
አትሰራውም አዎ።
ለምን
አይደለም ከቻ እኔ ቦሌ ነኝ ያለሁት ቦሌ ነኝ ያለሁት አዎ ልጠይቅልህ አንዴ ጠብቅኝ እሺ መስመር ላይ እሺ ዲስፓቸሮችን ልጠይቅልህ እሺ
ሄሎ ኤርሚ ኤርሚያስ
ወይ አቤት
ወጥቶላል እሺ
እሺ አመሰግናለሁ እሺ